ኤስቲቪ ድንክ ቲዩብ ጤና ይስጥልኝ ነው አብሮ ይስጥልን
ቦታ ለመያዝ ነበረ የዛሬውን እንትን ለማየት ፕሮግራም ይኖራችኋል?
አዎ እንመዝግቦት እና ትኬቱን እዚሁ መጥተው ያገኛሉ። በአካል መ- አቤት
እንመዝግቦት እና ቦታ መያዝ ይችላሉ። ትኬቱን በአካል መጥተው ነው የሚቆርጡት።
እሺ እሺ እሺ ስሞትን ይገ- ሶስት ሰው ዝናሽ ተረፈ
ዝናሽ ተረፈ። እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ አንድ
አስራ አንድ ሀያ አንድ እሺ ሰማንያ ሶስት ዜሮ አራት
እሺ ፕሮግራሙ የጀመረው አስራ ሁለት ሰዓት ነው። እስከ አስር ሰዓት ባለው በሰው ትኬት መውሰድ ይችላሉ።
አስር ሰዓት ድረስ አስራ አንድ ድረስ ሰዓት ብንደርስስ አይቻል ይሆን?
እ እሺ ይቻላል፣ ግን አስራ ከቻሉ አንድ ቀደም ሰዓት ላይ ብለው። እሺ እሺ አይ ስራ ላይ ስለመሆን አስራ አንድ ሰዓት ግን እንደርሳለን።
OK እሺ እሺ ይቻላል።
እሺ ሲኤምሲ ሚካኤል ነው አይደለ?
አዎ ሲኤምሲ ሚካኤል ግን Economics Association ህንጻ መግቢያ እሺ።
ያለው ሰው ብሎ ላድስ አዎ ለሶስት ሰው ነው የምትይዥልኝ ቦታ።
እሺ እሺ ይዘናል።
እሱን።
ስልክ ተናግረው መውሰድ ይችላሉ። ትኬቱ አቤት? ስልክ እዛው ቦታ እሺ ባለበት ትኬቱ መውሰድ ይችላሉ። እሺ እሺ እሺ እናቴ አመሰግናለሁ። እሺ እሺ